des na doon ደስ አይልም። ይላ Hello ወይ ስልክ ልስጠህ?
አቤት የምታገኝ customer የምታገኝበትን ስልክ ልስጠህ? Hello አቤት ከየት ነው የምትደውይልኝ?
ቢሮ ነው ስልክ customer ያነሳን ብለህ አሳውቀህ ነበር። አሁን መሰረት ነኝ አዎ እሺ ንገሪኝ።
ዜሮ ዘጠኝ አስራ አንድ
እሺ
ሀምሳ ሁለት እሺ ሰባ አምስት እሺ ሰባ አራት
ወንድም አለኝ አይደለ? ሰዓት ሂዶብኛል እየጠበኩ እ እ?
እሱን እንኳን ከእንትን ደ- ትጨርስ ደውለህ እንጠይቅልሃለን። ግን እኛ አይደለንም የምናስተካክለው። እሺ ሌላ እኮ department on time ይኖረኛል ወይ ታሳውቂልኛለሽ ወይ?
እሱን በምን ሰዓት አውቃለሁ?
ሂዶብኛል።
እኔማ አሳውቄልሃለሁ አለ እኮ አሳውቄልህ ነው ስልክ ተሰጥቶኝ ስልክ እየነገርኩ ያለው on time ግን ይስተካከልላል አያስተካከልልም እኔ መወሰን አልችልም ነው ምልክ ስጨርስ ከደወልክ ግን ላስተላልፍልህ እችላለሁ
እሺ